ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
የቤት ሰራተኛ ፈልጌ ነበረ።
መልካም እሺ፣ ሙሉ ስሞትን ይነግሩኛል?
ፈቲያ መሐመድ።
okay፣ በዚህ ቁጥር ነው የሚገኙት?
አዎ
እሺ፣ ጥያቄዎች በደንብ እንድረዳ አንዳንድ እ፣ ጥያቄዎች ነበሩኝ።
እሺ በሳምንት ስንት ቀን የሚሰራልዎትን ነው የሚፈልጉት?
እ፣ አጠቃላይ ነበር። አጠቃላይ አይኖርም?
አዎ አጠቃላይ ባለሙያዎች እኛ ጋር የተመዘገቡ የሉንም።
አዎ በቃ እሺ፣ አጠቃላይ ነበር። አመሰግናለሁ።
እሺ እሺ፣ መረጃችን ከየት እንደሰሙ ይነግሩኛል?
እ፣ ከቲክቶክ ነው የወሰድኩት።
መልካም እሺ፣ ሌሎች አገልግሎቶች በፈለጉ ሰዓት መደወል ይችላሉ። የት አካባቢ ነው የፈለጉት የነበረው?
ላፍቶ።
እሺ እሺ፣ ሌሎች አገልግሎቶች ሲፈልጉ ይደውሉልን። እሺ እሺ፣ እሺ፣ እሺ፣ አመሰግን እሺ፣ እሺ፣ መልካም ቻው። ላ